አግኝ ነው ደወልኩበት
አቤት ሄሎ
አቤት ሄሎ ሰላም ጤና ይስጥልኝ ከቤስ ቤት ነበር የምደውልልህ አቤት
እሺ አሁን ደውለህልኝ ነበር አይደለ ኩፖን አ- አ- ቆጣጥረህ አ- አ- ደውለህልኝ ነበረ እንዴት ማግኘት እችላለሁ ብለህ ማለት ነው አ- እሺ እ- ከእንደገና check bet እ፣ የሚል አለ እና እሱ ላይ እ፣ ላክልህና ቴሌግራም ላይ
እም፣ ID ያቸውን ማለት ነው እም፣ እነሱን ኮ- ID ያቸውን የእያንዳንዱ የመደብካቸውን ሶስቱን ትኬቶች የእነሱን ID ያቸውን ላክ- ላክልህና check bet የሚል አለ እሱ ላይ እያስገባክ ማየት ትችላለህ እሺ ትኬቱን እሺ፣ የመደብካቸውን ትኬቶች ማለት ነው እሺ።
እሺ ቴሌግራም ቁጥር ይሄ ነው አለው
እም፣ ሀምሳ ሶስት ሀያ አራት ሰላሳ ዘጠኝ አርባ አምስት ቴሌግራም
ምን አልከኝ ይቅርታ ዜሮ ዘጠኝ ስንት ሀምሳ ሶስት
ይቅርታ አንድ መስመር ላይ ጠብቀኝ እሺ
እሺ ሀምሳ ሶስት ሀምሳ ሶስት ሀያ አራት ሀያ አራት ሰላሳ ዘጠኝ ሰላሳ ዘጠኝ አርባ አምስት
አርባ አምስት እሺ እሱ ላይ እልክልሃለሁ እሺ እሺ እሺ